Hello.
Hello.
Where is someone?
ልዳ
betting ወደ እናንተ ጋር ለመስራት ነበረ።
agent ለመሆን ነው።
አዎ፣ እሺ የት አካባቢ ነው?
ሚዛን
ሚዛን ማለት ወዴት ነበር? ይቅርታ
ወደ ደቡብ አ፣
ደቡብ ነው።
አ፣
Okay እሺ፣ አንዴ ጠብቀኝ። ሚዛን ነው ያልከኝ አይደለ?
አ፣ ሚዛን አማን።
ሚዛን አማን። ኦኬ እሺ። እሺ ስልክ ቁጥር እሰጥሃለሁ። እሷን ደውለህ አውራት። እሺ ሐዋሳ ነው ያለችው። እሷን አውራት።
የድርጅቱ ነው።
አዎ የድርጅቱ ነው። የኛ ማናጀር ናት። ዜሮ ዘጠኝ ስልሳ
ዘጠኝ
ስልሳ አልክ ዜሮ ዘጠኝ ስልሳ
ዘጠኝ ስልሳ ሰባ አንድ
ሰባ አንድ ሀምሳ ሁለት ሀምሳ ሁለት ሰላሳ እ ሀምሳ ሁለት ሰላሳ ሀምሳ ሁለት ሰላሳ አልክ አይደለ?
ስልሳ ሰባ አስራ ሁለት ሰላሳ
ስልሳ ሰባ አንድ ሀምሳ ሁለት ሰላሳ እሺ፣ ይዤው።
አዎ ምህረት ትባላለች። እሺ እሺ።
እሷን ደውልና አውራት። እሺ መልካም ቀን።